ላይ ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልን ብግስት ቤት።
ዛሬ የለም ጤና ይስጥልኝ። jackpot
እሺ፣ አሸነፍኩ፣ ግን ሺህ ብር ገባኝ።
አዎ jackpot እርሶ ብቻ አይደለም የሚያሸነፉት ብዙ customer ኦች ናቸው እና እ ለዛ ነው አሁን እኩል ቦታ ነው የሚከፋፈለው። win ያደረጉት customer ኦች እኩል ነው የሚከፋፈለው። ወደ አርባ ሶስት የሚሆናሉ ከእነሱ ጋር ነው የተካፈሉት። ለዛ ነው።
ለዛ ነው።
አዎ እሺ፣ ጤና ይስጥልን። አሁን እንደዛ ከሆነ እሺ፣ እሺ፣ አዎ፣ መልካም